erano proprio...
C'è un incendio nella...
ሰላም ቢጂ አቤት ቢጂስ እሺ በኦርደር ነምበር ዘጠና ሁለት ሰባ አራት አስራ ሰባት እየተባለ ነው ግን ነው ድራይቨር
አስራ ሰባት ኦርደር መጨረሻው ኦርደር ነበር መጨረሻው ቼክ ላድርገው አንዴ
እ
ቼክ ላድርግልሽማ እሺ አትዝጊ